Mira. Mira. ሄሎ ሄሎ፣ አቤት አቤት፣ አይሰማም?
ይሰማኛል።
እ እዚህኛው ምን እንድንጭን ነው የፈለከው?
እ ምን እንዲጫን ነው የፈለጋችሁት?
ምን ሊጫ ማለት?
AnyDesk ልካችሁ ነበር አይደለ?
አዎ አዎ።
እኮ ምን እንዲጫን ነው የፈለከው? game እንዲጫን ነው የፈለጋችሁት? ምን ነው የፈለጋችሁት?
ማለቴ ሙሉ ሙሉ አልከፍትም ብሎ ነው እኮ።
ሙሉ ለሙሉ አልከፍት ያደረግ አዎ አልከፍትም ብሎ ስ- ስከፍቶ ምንም የመጀመሪያ ሊከፍቶ እምቢ አለኝ። ለዛ ነው እስኪ እ እስኪ እሺ ሞክረው እስኪ አሁን ልትከፍት
እሺ እንትን ብዬ ግን አሁን መብራት ስለጠፋ ትንሽ ቆይቼ እንደውል መልዚህ በዚህ ነው።
okay እንትን አንስቼ ነበር ስጠብቅ የነበረው እና እንትን ሲል አሁን ምሳ ልብላ ብዬ እየወጣሁ ነው። እንደውም።
okay አይ መብራት ግን አልጠፋም ይ- ይገባል አ
እኛ ጋር እዚህ ነው መብራት የጠፋው ማለት አ፣ okay እሺ እሺ እሱ መልሼ- እሺ ላሸብሮ የነገረውና እኛ እሱን con- contact ያደረገን እሱ ስለነበረ በቃ አ።
እሺ ስጨርስ ንገረን እሺ ንገረውና ለሱ ንገረን እሺ እሺ እሺ ችግር የለም።
እሺ